Hello አቤት ጤና ይስጥልኝ።
ጤና ይስጥልን ቤት ሴት አዎ withdrawal አድርጌ አምስት መቶ ብር pending እንደሆነ ይዞብኛል። ለማሳይ ልጅ መቼ ነበር ያረከው?
አሁን አስራ አንድ ሰዓት ከምናምን ሰዓቱ ልልሽ እ ሰዓቱ ልልሽ ወይስ ቁጥሩን ልስጥ?
አሁን ነው ያረከው?
አዎ በምን ከአንድ ከሰላሳ ደቂቃ በፊት ወደ ወደ ቴሌ በሳንቲም ነው? በሳ እሺ ቁጥርን ነገር የሌለ
ዜሮ ዘጠኝ አርባ አምስት
እሺ አርባ አምስት አስራ አምስት ሀያ ሁለት ሀያ ሶስት አስራ አምስት ሀያ ሁለት ሀያ ሶስት ስንት ብር ነው?
አምስት መቶ ብር እሺ እያየሁልህ ነው። እሺ እሺ እሺ
Hello አምስት መቶ balance ሆኗል። አልገባልህም? ወደ ቴሌ ብር አልገባኝም።
ዜሮ ዘጠኝ አርባ አምስት አዎ፣ አስራ አስራ አምስት አምስት ሀያ ሁለት ሀያ ሶስት ሀያ ሶስት አልገባም።
እዚህ ጋር balance ይላል።
እሺ ማን ነው እሺ፣ ትንሽ የምጠይቀው?
ጠብቀው።
እሺ ትንሽ ጠብቀውና ካልገባ ደውልልን።
እሺ እሺ